ጤና ይስጥልኝ ይሰማዎታል ደንበኛችን
ይሰማል ይሰማል ከ ArifPay ነበር የምደውለው በእኛ በኩል ስለተስተካከለልዎት የ Vamos አካ wallet ዎትን check ያደርጉ ይሰማዎታል አዎ ይሰማኛል ማ በእኛ በኩል ስለተስተካከለ wallet ዎትን check ያድርጉና ካልገባሎት Vamos Bet ን ነው የሚያናግሩት። እሺ፣ መልካም። wallet ዎትን መጀመሪያ check አድርገው ካልገባሎት ደንበኛችን ድምጾት ይቆራረጣል።
ይሰማው ይሰማል መጀመሪያ የ Vamos wallet ዎትን check ያድርጉ። ካልገባሎት ግን Vamos Bet ን ነው የሚያናግሩት። በእኛ በኩል ተስተካክሎሎታል። መልካም ቀን።